ጤና ይስጥልን ዶንኪ ቲዩብ
ጤና ይስጥልን። እንዴት አደርሽ?
እግዚአብሔር ይመስገን። እንዴት አደሩ?
ሰላም ነው? እ፣ እግዚአብሔር ይመስገን።
የመስመር ስልካችሁን ስሞክረው ረጅም ሰዓት አይሰራም።
ሰባ አምስት ቤቱ ነው።
አዎ፣
maybe busy ሆኖ ማታም ይሆናል።
ላይቭ ላይ የተከታተልኩኝ ስሞክረው ነበረ፣ አይሰራም። እ፣ busy ሆኖ ድንቅ ነው።
እ፣ ልጅ ለማስመዝገብ ነበር።
እሺ ይቻላል። እድሜው ስንት ነው?
ህፃንም ሆኖ በፊት እ፣ እንትን ላይ እ፣ ያኛው ፕሮግራማችሁ ላይ ድንቅ ልጆች normal ኡ ላይ አስመዝግቤ ቪዲዮ ልኬላችሁ ነበር። ተራ አልደረሰው እድሜው መሰለኝ ስንት ነው?
አልጠራችም። እድሜው አራት ዓመት አራት አመት። ምንሽ ነው?
ልጄ ወላጅ መጠቆም አይችልም። በጣም ከይቅርታ ጋር ሌላ የአካባቢ ሰው ህፃኑን በደንብ የሚያውቀው ሰው ነው የሚቻለው፣ ወይ አክስት ኦኬ አጎት።
Okay። እሺ thank እሺ እናመሰግናለን። መልካም ቀን።